ሄሎ
ሄሎ ጤና ይስጥልን።
ጤና ይስጥልኝ። እግዚአብሔር ይመስገን።
ዱብ ገበያ ነው የምልታዘዝ።
ፎቶ ገዝቼ ነበር እና ያው
ምን አሉኝ?
የመረጥኩት እንትን ልብስ ልብስ መርጬ ነበር የሆነ ትታ ነገር
እሺ
እና ኮዱ ልኬዋለሁ እሺ
እና ጽሑፉም አልመጣብኝም። ያው እኔ branch አላችሁ እንዴ እዛ መቀሌ ነው የምኖረው እኔ
ይህ መቀሌ ከሆንክ deliver የምናደርገው የክፍያ አማራጭ ቴሌ ብር እና ሲቢ ብር አለን።
እና እዚህ ይደርሳል። branch አላችሁ?
branch ሳይሆን deliver እናደርጋለን፣ ልክልሃለን ከዚህ ወደ መቀሌ።
ወደ መቀሌ ይላካል?
አ- አዎ በምን ይላካል?
መኪኖች አሉን እኛ የራሳችን።
አ- okay እሺ። እና አሁን ምንድን ነው የማደርገው እኔ?
እ፣ እንደውልልክና size እና አድራሻህን ትነግረናለህ።
okay okay እሺ እሺ ይደውልልካል።
እሺ እሺ እጠብቃለሁ። እሺ